ሄሎ ጤና ይስጥልኝ። ቃል ኪዳኔ ከቤት ቤት ምን ልርዳው?
ሰላም ነሽ?
ሰላም ምን ልርዳው?
አሁን እኔ ችግሩ ዋና ትንሽ የድረስ ሲበት
ምን አሉ?
ገንዘብ ገንዘብ አለ ሌላ ቴሌ ብር አል- አልመለስኩም አካውንት አልገባም። ምን ችግር አለ?
የመቼ ነው?
የልብስ ቤት ይሻላል።
ምን አሉ?
አዎ፣ የልብስ ቤት ይሻላል። ግን
ድምጾ ትርቋል ግን አይሰማም።
ያ ያ ድምጾ ትርቋል አይሰማም። ምን አሉኝ?
የልብስ ቤት ልብስ ቤት
እሺ ዊዝድሮ አድርገው ነው?
ዋን ላይ ውስጥና ውስጥሮ
ምን አሉኝ?
ይህን አካውንት የልብስ ቤት አለ ቻነው ሌላ ቴሌ ብር አካውንት አል- አልገባም።
እኮ የመቼ ነው? እሺ መቼ ነው ዊዝድሮ ያደረጉት?
ልብስ ቤት ስፔሻል እኮ የመቼ ነው? ቀኑ ቀኑ ስፔሻል ጌም አው አሁን በአለ ገዘሙ ሌላ አ- አልመለሱም።
እሺ ቴሌግራም ላይ ያዋሩን። እሺ ቴሌግራም ነይደ ምን ችግር አለ አለ ሰሙ ችግር አለ ወይ ሌላ እ